ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት። እሺ ምን ልርዳ?
እንትን PIN PIN ጠፋብኝ። ቀፎ ስቀይር እ፣
PIN ጠፍቶብኝ ነው።
PIN ማለት password ህን ነው።
password ያው የኔ password የምከፍትበት አዎ።
እሺ ሲሙ አዎ፣ አለክ አይደል?
እ እ?
ሲሙ አለ ሲሙ አለኝ። አዎ እሱ በራሱ የምጠቀመው ነው። አዎ።
እንትን forget password ስትለው አዎ እኮ በሲም forge- code ይላክልሃል።
እሺ
ከዛ እሱ Okay።
code ስታስገባው reset ያደርግልሃል።
Okay forget ልበለው አዎ፣ የሚያመጣል forget የምትለው አነካትና message ይገባልሃል ኮድ ኦኬ one time password ይገባላል። እሱን አስገባና ይከትልሃል።
እሺ እሺ መልካም ምሽት።